ጤና ይስጥልን። ቤት ቤት ቤት ነው የምልደው።
አካውንት ለመክፈት ፈልጌ ነበር።
ምን አልከኝ?
አካውንት ለመክፈት ፈልጌ ነበር።
ቤት ቤት አዲስ account ለመክፈት። አዎ እሺ፣ Chrome ላይ ትሄድና ቤት ቤት dot ቤት ትላለህ።
እሺ።
ከዛ register የሚለውን ትነካዋለህ። login ሳይሆን register።
register። እሺ ከዛ የምትጠቀምበትን ስልክ ቁጥር ትነካ- ታስገባለህ። ዘጠኝ ብለህ ጀምረህ ማለት ነው።
ዘ- ዜሮ ሁለት አይገባበትም።
ሀምሳ አንድ ትልና ዘጠኝ አይደለ?
አዎ ከዛ አዎ።
password create ስታደርግ አንድ capital letter አንድ small letter ታደርጋለህ።
እሺ፣ እሺ።
ከዛ symbol ታስገባለህ። የመሰላል የ at ወይ የኮከብ ምልክት symbol ኦች አሉ አይደል? ከነሱ አንድ አዎ ታደርጋለህ።
ገብቶኛል። ገብቶ አዎ ከዛ ቁጥሮች ታደርግና በአጠቃላይ ስምንት digit ሆኖ create አድርገው።
እሺ።
ተደውልና አመሰግናለሁ። መልካም ምሽት።